በዚህ አያይዘህ ተፈሥሒ ማርያም ለአዳም ፋሲካሁ እስከ መጨረሻው በል። አልቦ መልክአ ስዕል ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ቧ መልአክ አብያ ወቆመ ቅድሚያ ብለህ ስብሐት ወክብር ወሰጊድ ብለህ ፈጽም። አልቦ መቅድም እሰግድ ለኪ ብለህ ሶስት ታምር አንብ ይዲ ታምረ ኢየሱስና መጽሐፈ ዶሮ ያንብ ወበእሁድ ብለህ ፈጽም። አልቦ ስርዓተ ቅዳሴ ይዲ ምስባክ ወተንሥአ እግዚአብሔር ከመዘነቃ ምንዋም ይበል። ይካ ወንጌል ቅዱስ ዘዜነው ማቴዎስ ወማርቆስ ሉቃስ ይበል። ዮሐንስን ለቅዳሴ አቆይ። ጥንተ መሪ መስቀል ይዞ ቀዳሚ ዜማ ድረስ አርያሙን ይምራ። በዚያ ወገን ዘብረት ይዝመሙ ወይበል ዘንድ